ሄሎ
አቤት ጤና ይስጥልኝ። ከዚህ ጦር ሆምስ ምን ልርዳው?
አድራሻችሁ የት ነው? እንትን
አ, ሶስት ብራንች አለን ልደታ፣ ገርጂ እና ቦሌ።
ለበዛ ገርጂ ቦሌ አ, የትኛው ይቀርቡታል?
በቃ ልደታ ያቀርበኛል እዚህ ተለካይ ነው።
እ ቤተል አካባቢ አዎ ስሙትን ማን ልበል?
አብዱል ፈታ ሙደሰር አብድል ፈታ።
ሙደሰር እሺ እ, መረጃውን ከየት ነበር ያዩት? ከቲቪ ከሬዲዮ?
ከሬዲዮ ከሬዲዮ ራዲዮ ነው። እሺ እሺ። መቼ ሊሄዱ ነው? ዛሬ ነው ወይስ ነገ?
ነገ ጠዋት ነገ።
አዎ እሺ እሺ። መልካም ቀን አብ- አቶ አብዱል በቃ ፈታ።
አዎ።
አሜን።